ጤና ይስጥልኝ ዋሽንግተን።
እንዴት ዋልሽ? የሚያስከለማ እግዚአብሔር ይመስገን አለ እግዚአብሔር ይመስገን። እንትን brain CT scan ፈልገን ነበረ አለ።
እሺ እ፣ control ምን ያህል ይሆናል? ዋጋው እስኪ ንገሪኝ። low contrast ነው ይሄ ምንድን ነው?
no ነው። እሺ እዚህ ላይ ምን- እሺ እዛ ምንም እንትን የለውም
እሺ የ chip ናት ብቻ ነው እና ምን ያህል ነው ዋጋውም ንገሪኝ እና እሺ እሺ
ሁለት ሺህ ሰባት መቶ ብር
የተሸራመጡ እንትን አዎ።
መኪና ትለኩልናላችሁ ወይስ አዎ አምቡላንስ ይላክላቸዋል። no ነው የሚል ብለውኛል አይደል?
እ? አዎ no ነው የሚለው አዎ።
እሺ no contrast ነው የሚለው እሺ ስለዚህ ልጠብቅ
እ፣ ስልክ ቁጥሮት ይህን ሊያዝ የደወሉበትም አዎ በሱ ነው አዎ፣ በሱ ነው ይደወልለታል ከአምቡላንስ ክፍላችን ይቀርባል።
እሺ እሺ